ቻይበት በውበት በመልክሽ ኩሪበት ሕይወትሽን በፍቅር መሪበት ፍቅርን እወቂበት እወቂበት መውደድ እንቻይበት እንቻይበት በውበት በመልክሽ ኩሪበት ሕይወትሽን በፍቅር መሪበት እኔማ ወድጄሽ እጄን ሰጥቻለሁ ማፍቀር ዝቅ ማለት መሆኑን አውቃለሁ ፍቅርሽ አስገድዶኝ ወደ አንቺ ባደላ ወደድኩሽ ማለቴን አትዩ በሌላ ሲወዱሽ መውደዱን ቻይበት ልብሽ መወላወል ይቅርበት ውበትም ይረግፋል በድንገት እድሜም ያልፋል እኮ እንደ ዘበት ሲወዱሽ መውደዱን ቻይበት ልብሽ መወላወል ይቅርበት ውበትም ይረግፋል በድንገት እድሜም ያልፋል እኮ እንደ ዘበት ቻይበት መላመዱን ቻይበት ማፍቀሩንም ቻይበት መዋደዱን ቻይበት ማፍቀሩንም ቻይበት ቻይበት ቻይበት መላመዱን ቻይበት ቻይበት ቻይበት ማፍቀሩንም ቻይበት ፍቅርን እወቂበት እወቂበት መውደድ ቻይበት ቻይበት በውበት በመልክሽ ኩሪበት ሕይወትሽን በፍቅር መሪበት ፍቅርን እወቂበት እወቂበት መውደድ ቻይበት ቻይበት በውበት በመልክሽ ኩሪበት ሕይወትሽን በፍቅር መሪበት ልብሽ መረታቱን አምኖ አልተቀበለም ሰው ማፍቀር ጸጋ እንጂ ሽንፈት እኮ አይደለም ስቀርብሽ ቅረቢ ልብሽ ከቶ አይስጋ አይከብድም ለፍቅር የሚከፈል ዋጋ ሲወዱሽ መውደዱን ቻይበት ልብሽ መወላወል ይቅርበት ውበትም ይረግፋል በድንገት እድሜም ያልፋል እኮ እንደ ዘበት ሲወዱሽ መውደዱን ቻይበት ልብሽ መወላወል ይቅርበት ውበትም ይረግፋል በድንገት እድሜም ያልፋል እኮ እንደ ዘበት ቻይበት መላመዱን ቻይበት ማፍቀሩንም ቻይበት መዋደዱን ቻይበት ማፍቀሩንም ቻይበት ቻይበት ቻይበት መላመዱን ቻይበት ቻይበት ቻይበት ማፍቀሩንም ቻይበት ቻይበት መላመዱን ቻይበት ማፍቀሩንም ቻይበት መዋደዱን ቻይበት ማፍቀሩንም ቻይበት ቻይበት ቻይበት መላመዱን ቻይበት ቻይበት ቻይበት ማፍቀሩንም ቻይበት ቻይበት መላመዱን ቻይበት ማፍቀሩንም ቻይበት መዋደዱን ቻይበት ማፍቀሩንም ቻይበት ቻይበት ቻይበት መላመዱን ቻይበት